hello ጤና ይስጥልኝ።
hello ሰላም ነው?
እግዚአብሔር ይመስገን። ፍሊንትስቶን ነው ስለ የደወሉት፣ ምን ልርዳዎት?
እ፣ አንዳንድ ስለ sharing ኡ መረጃ እንድትነግረኝ ነበረ።
okay እሺ።
እሺ እ፣ ያው እ፣ share ኡ መሸጥ የሚጀምረው ከቀጣይ ሳምንት ጀምሮ ነው።
okay እ፣ ዝቅተኛው ከሀያ ሺህ ብር ጀምሮ ነው መግዛት የሚችሉት እስከ ሁለት ሚሊዮን ብር ማለት ነው።
ሀያ ሺህ ብር ማለት አንዱ ዕጣ ማለት ነው?
አ- አዎ ማ- minimum መግዛት የሚችሉት ማለት ነው። አንዱ share አምስት መቶ ብር ነው።
አምስት አንዱ መቶ ብር?
አዎ፣ okay ግን ዝቅተኛ መግዛት የሚችሉት የሀያ ሺህ ብር ነው ማለት ነው okay okay።
እና ከፍተኛው ደግሞ እስከ ሁለት ሚሊዮን ብር መግዛት ይችላሉ። እ፣ አሁን ስሞትንና ስልኮትን ይዝና ቀጠሮ ከሰኞ ጀምሮ ባሉ ቀናት ውስጥ ቀጠሮ ይዝሎትና ቢሮ መጥተው ሙሉ information አግኝተው okay ግዢ ይፈጽማሉ ማለት ነው።
የት ነው አካባቢ ቢሮአችሁ? የት አካባቢ ነው?
ቦሌ ገርጂና ልደታ ነው ያለን።
በቃ እሺ።
ስሞትም አለበት።
ኃይለ ጊዮርጊስ ይባላል።
እሺ፣ አቶ ኃይሌ ጊዮርጊስ የት አካባቢ ኖት?
ስድስት ኪሎ አካባቢ ነው።
እሺ፣ ማስታወቂያችን ከምን ሰምቶ ነው? ይቅርታ።
ያው ቴሌቪዥን ላይ ነው ያየሁት።
እሺ፣ ለመች ቀጠሮ ሊያዝሎት? ከሰኞ ጀምሮ ባሉ ቀናት።
እ፣ ከሚቀጥለው ሰኞ ነው አይደለ?
አዎ።
ከሮብ ጀምሮ ሮብ።
ሮብ ልደውሎት? እሺ፣ አዎ።
እሺ፣ እደውሎታለሁ።
እሺ እናመሰግናለን።
okay thank you